hello ጤና ይስጥልኝ።
ጤና ይስጥልኝ።
ከችብችብ ነበር የምደውሎት።
እሺ
complain አቅርቦ ነበር። order አድርገን መጣ። item ነበሩት።
አ ምን ነበር?
አናናስ
አናናስ።
እ የተመለሰ
okay እሺ፣ ነገ መቀበል ይችላሉ አይደለ?
አ ነገ እችላለሁ። ቦሌ ነው office ላይ ቦሌ የት?
ነው።
ወሎ ሰፈር ነው ወይስ አይ ቦሌ ጃፓን ጋር ጃፓን ቦሌ ማለት ነው።
ጃፓን?
አ እሺ እሺ፣ ነገ እንልክልዎታለን። መልካም ምሽት።
እሺ አመሰግናለሁ።